Ja, weil es sehr krümelig.
Hello Hi.
አቤት Hello?
Hello Hello.
አቤት ጤና ይስጥልኝ።
እግዚአብሔር ይመስገን እ፣ ሜላት እባላለሁ። ከጆክና ሪል ስቴት ነበር ምደውለው።
እህ
ፍላጎቱ ካለ የተወሰነ መረጃ ልሰጥህ ነበር።
ስለ እውነት አሁን ምንም የቤት መግዛት ፍላጎት ስለሌለኝ አ ሌላ ጋር ሞክሪ ይቅናሽ እኔ Okay፣ እሺ